ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
አንድ መኪና ኦንላይን ላይ እናንተ እንትን ላይ አይቼ ነበረ እንዴት መኪና
Dzire
የለጠፈ ነው?
የለጠፈ ነው። አዎ የባንክ ዕዳ አለበት ምናምን ይላል።
OK እሺ፣
እስኪ እንትኑን ትነግሪኛለሽ information አንድ ነጥብ ዘጠኝ ከሀምሳ ምናምን ነው የሚለው የባንክ ዕዳ ያለበት።
አንድ ነጥብ ዘጠኝ ከሀምሳ ባንክ ዕዳ አለበት።
አዎ
እ እሱ የቆየ post ነው ይመስለኛል። ያየኸው? እም፣
OK እሺ እሺ በቃ እሺ። ባንክ የሚመቻቸው አሉ ከፈለክ
እስኪ እኮ እሱን ብትነግሪኝ ብዬ ነው።
እኮ ባንክ የሚመቻቹ የለጠፉ እስከ ሀያ ስምንት ድረስ አለ።
ሀያ ስምንት ሁለት ሺህ ሀያ ሁለት ሺህ ሁለት- ምንድን ነው ሀያ ስምንት ሀያ ሀያ ሁለት ሁለት ነጥብ ስምንት ማለት ነው ዋጋው። ባንክ አንድ ሚሊዮን ብር ይወጣልሃል።
እሺ አንድ ነጥብ ስምንት cash
እሺ ከ Dzire ሌላ ግን ከባንክ ጋር የተገናኘ ያለው አለ ባንክ ያለበት ነው።
እ ባንክ ያለበት high roof ምናምን ነው ያለን።
እንጂ ትንንሽ መኪና የላችሁም።
አዎ፣ ባንክ የሚመቻቹ ናቸው።
OK እሺ እሺ አመሰግናለሁ።
እሺ እሺ።